ሄሎ ጤና ይስጥልን ቤት ቤት በዚህ ቤት ረፈርት ትናንትና አምስት ሺ ወራ አካውንት የለም ወራ Withdraw ቴሌብር ነው?
የለም ችግር ነው ወላሂ ቢላ በና ዊዝድሮ
ዊዝድሮ ሀ እሺ ዊዝድሮ ረፈርት ነው ዊዝድሮ ረፈርት ነው አ፣ አምስት ሺ ረፈርት ነው ትናንትና እሺ ስልክ ጋር ዘጠኝ አስራ ሁለት እሺ
ሀያ ሰባ እሺ ስልሳ ስድስት እሺ
አ፣ ሀምሳ ሁለት መጨረሻ አስራ ሁለት አ፣ ሀያ ሰባ ስልሳ ስድስት መጨረ- አ፣ ሀምሳ ዜሮ ሁለት ዘጠኝ ሀያ ሰባት
ዜሮ ዘጠኝ አስራ ሁለት እ
ሀያ ሰባ
አስራ ሁለት ሀያ ሰባ ነው።
አ፣ እሺ
ስልሳ ስድስት ስልሳ ስድስት
አ፣
ስንት ብር ነው?
አ፣ ሀምሳ ሁለት መጨረሻ
ይሄ አምስት አይሰራም።
ሺ አምስት እ አይ አይሰራም። ዜሮ ዘጠኝ አስራ ሁለት ሀያ ሰባ ስልሳ ስድስት የቤት ቤት አይደለም። ሌላ አለ
ስራ ዘጠኝ አስራ ሁለት ሀያ
ሀያ ሰባ ስልሳ ስድስት ስልሳ ስድስት
አዎ፣ ይሄ የቤት ቤት አይደለም ወንድሜ። ሌላ አለ የቤት ቤት ስልክ አለ በስተ ቤት ነው አዎ ስራ ዘጠኝ አስራ ሁለት ነው እኮ የለም እዚህ ላይ ስራ ዘጠኝ አስራ ሁለት ሀያ ሰባ ስልሳ ስድስት አዎ ሀምሳ ሀምሳ ሁለት መጨረሻ አ በስተ ቤት ነው ሄሎ
ሄሎ
አ እሺ ወይ ቴሌግራም ላይ ላክልን እሺ ወንድሜ ስልክ ጽፈ የ አልመጣልንም አልመጣልንም ይቅርታ ጽፈ ቴሌግራም ላይ ላክልን
ምን ቴሌግራም ነው አቃ በስተ ቤት ወይ ውስጥ ነው እኮ ቁጥር አልመጣልኝም አባ ዶክተር አስራ ሁለት እኮ ዜሮ ዘጠኝ አስራ ሁለት ሀያ ሰባ ስልሳ ስድስት አልከኝ
ስልሳ ስድስት ሀምሳ ሁለት መጨረሻ እንደዚህማ አይሆንም ቁጥር እንደ ይረዝማል የ- ስንት ዲጂት ነው አሁን የነገ